¿No? hello
አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አለን ምን ልርዳዎት?
አረ በ text መጥቶልኝ ነበር ጥያቄ ምናምን ምናምን ስልኝ ለሆነ ደወልኩት።
living game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ሲመዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይመርጡ፣ አማርኛና እንግሊዝኛ አለ።
okay
እሺ፣ መልካም እድል።
okay። እሺ እንደዛ ነው።
አዎ፣ ግልጽ ያልሆነ ነገር ካለ game ኡን ያሳውቁን።
okay